የሚሄድበት አምቡላንስ እንትን እንትን ዘውዲቱ ነንና እንትን አምቡላንስ ፈልገን ነው ወደ የለም መሄድ ፈልገው ነው ወደ ሚኒሊክ ፊት ለፊት ውዳሴ ነው።
ውዳሴ።
አዎ
እሺ። ኦክሲጅን require ያደርጋሉ።
አዎ አለ።
እሺ። ስንት ሊትር ላይ ናቸው?
እሱን አላውቅም። ቆይ እስኪ ሸቀ እንትን እስኪ ቆይ አንዴ አንዴ አንዴ መልሼ ወይ ልደውልልሽ ወይ መልካም። እሺ።
ስንት ሊትር ነው? ይቅርታ ይቅርታ። ስንት ሊትር ነው የሙሉ? በአንዴ አንዴ እሺ። በአፍንጫ ነው የተደረገለት?
አዎ በአፍንጫ ነው።
እሺ። ምን ነበር የታመመው?
አሁን check ለማድረግ ነው። ምንድን ነው?
አይ በሐኪም የተረጋገጠ ይሄ ነው በሽታው ነው የተባለው።
እ ምንድን ነው አመመው የተባለው?
እኛ እስካሁን እኮ ገና እንትን ለማድረግ ውጤት ለማወቅ ነው።
እሺ ምንም እስካሁን በሐኪም የተረጋገጠ ይሄ ነው የተባለ በሽታ የለም?
አዎ። እሺ።
እሺ ስልክ ስጠኝ።
ዜሮ ዘጠኝ አስራ አንድ ይሄው ራሱ ማለት ነው። ዜሮ ዘጠኝ እሺ አስራ አንድ እሺ ስልሳ አምስት እሺ ሀያ ስድስት ሀያ ሁለት እሺ የአገልግሎት